ሄሎ ሄሎ ሄሎ ሄሎ ይቅርታ ሳላቋርጥ ኧረ ችግር የለውም እሺ
አላለቀም ብለውሻል እሺ አንድ ወር ሆነው እኮ ምንድን ነው አልገባኝም መረካከቢያውን ፎርም ይዘሽ ነይና አናግሪያቸው በቃማ መረካከቢያ ፎርምሽን ይዘሽ ነይና ምንድን ነው እስካሁን ድረስ አላለቀም አላለቀም ነው የምባለው ስለዚህ ማናገር በግንባር ፈልጌ የመጣሁት ብለሽ አናግሪያቸው በቃ እሺ ነው እሺ እናት፣ እሺ